ሄሎ ሰላም ጤና ይስጥልን። ፀሐይ ከርችፕ ነበር የምንደውሎት።
እሺ ከርችፕ ላይ ያልደረሰሎት አይተማል ላይ ያልመጣ
አ- ካሮት አዘን ነበርማ።
ካሮት ብቻ ነው ሌላም አይተማሎት?
አይ ካሮት ነው።
እሺ ካሮቱ ታው ልክ ኖት።
እም፣ ነገ- አዎ ነገ ገራ የሚወጣ ኦርደር ነው እና ሎኬሽን ሞሉት ሎኬሽን ልክ ነው።
አያት ነበር ድሮ ነበር አ- አ- ቢሮአችን ነው አያት። እሑድ ሆነ ደግሞ የአሁኑ እና አሁን ጎሮ ቤቴ ጎሮና እዚያ እንዳመጡልኝ ነበረ።
ጎሮ እንዲመጣሉ ፈልገው አዎ
ነገ ጎመጣሉ ታደርጋለሁ።
ነበር።
እሺ ነገ ነው መረከብ የሚችሉት።
አዎ ነገ አይ ዛሬም ከመጡ እኮ ጭለም እኔ ያልወጣም አይደል ወደር ዛሬ እኮ ስላልወጣ አልወጣም።
ከዚህ በኋላ አይ አልወጣም። ይህ ቤለሰኞ ካሉ ነው እንጂ ዛሬ አልወጣም።
ነገም አይደርስም።
ለነገ ጎሮ አስገባልታለሁ።
እሺ በቃ ለነገ ጎሮ።
እሺ እሺ።
እሺ፣ አመሰግናለሁ።
Okay thank you። መልካም ቀን።
Welcome